አለን። ፎርሞ hello፣ ወይ ወይዬማ እሺ፣
ተወካይ ነሽ ባለቤት ነሽ?
ተወካይ በቃ ውክልና አለሽ አይደል?
የምን ስልመንት ነው ለመውሰድ
እንትን ኢሜል ያላክሽልኝም ውዴ።
Hello፣ ወይ
ማሽኑን ለመውሰድ ውክልና አለሽ?
ወይ አለኝ ውዴ። አያይዤልሻለሁ እኮ አብሬ።
እሺ፣ ለማንኛውም ውክልናሽንና መታወቂያሽና ንግድ ፍቃድና የሰጠንሽ መረካከቢያ ፎርም አለች አይደለ?
አ- እሷን ፎርም ይዘሽልን ትመጫለሽ።
እንትኑ ፕሪንተሩ ምንትን ተብሎልኛል።
ምኑ
ፕሪንተሩ ተስተካክሎልኛል።
እሱን አላወቅኩም። ፕሪንተሩን እሱ ደግሞ ግዴታ ነው። ለምን መሰለሽ ውዴ ስም በጣም ስም እየቆረጠ ወጣብን። አሁን balance ኡንም ሂሳቡን ስንሰራ ይቆርጥብናል።
እሺ፣ አንዴ ልጠይቅልሽ።
እሷን check አድርግልኝ። ለዋናውም እኮ ያስገባሁትም ለሱ ጭምር ነበር። አሁን እዚህ ገቢዎች እየጠየቁን ስለሆነ ናትናኤል የሚለው ስም ይልሽ አንዷ ፊደል ትቆርጣለች።
እሺ፣
እሺ check አድርግልኝ ነው የፕሪንተር ችግር ነው።
ጠብቂኝ። እሺ
ሱዳን አንቺ ልጠ